ወገን ዘመድን አሁን ብዬ እንደ ቀልዶ ጥቻ ገርጥዬ አይኔ ስንቱን ስንቱን ስንቱን ስንቱን ማሲንቆዬን ብቻ አንጠልጥዬ እንደ ቀልዶ ጥቻ ገርጥዬ አይኔ ስንቱን ስንቱን ስንቱን ስንቱን አየ ምነው በቀረሁኝ ከቦሌ ስሳፈር ቀይ ባህር ስሻገር ምነው በቀረሁኝ አውሮፓን ስሻገር እኔ ስራ አልወድም በጣም የሚያስቸግር ስህተት ብዬ ገባሁ የሰው ልጅ እንደፊት ኦነኝና ኦነኝ በምልበት አገር ስህተት ብዬ ገባሁ የሰው ልጅ እንደፊት ኦነኝና ኦነኝ በምልበት አገር ከሀገሬ ወጥቼ በአሜሪካን አገር እግሬ አላርፍ ብሎን እያል ወጣ ወጣ ቋንቋ ለማወቄ ፈጠረብኝ ጣጣ አንዷን አገኘሁኝ ዋሽንግተን ዲሲ ብላ ጠየቀችኝ what do you do for living እያለች ፈገግ ጥያቄዋ ገብቶኝ መልሱ ድንግዝግዝ እያልኩ አሳየኋት ማሲንቆ ገዝግዝ እያልኩ አሳየኋት ማሲንቆ ገዝግዝ ምልክቴ መስሏት ሆድ እንደመተርተር ምልክቴ መስሏት ሆድ እንደመተርተር very good አለችኝ አርጋኝ ቀዳጅ ዶክተር very good አለችኝ አርጋኝ ቀዳጅ ዶክተር ትንሽ ቆየችና ብላ ጠየቀችኝ ትንሽ ቆየችና ብላ ጠየቀችኝ are you married ትንሽ ቆየችና ብላ ጠየቀችኝ are you married ኤልያስ ነኝ አልኳት የማነው መረድ ኤልያስ ነኝ አልኳት የማነው መረድ ወገን ወዳጅ ዘና ሁን ብዬ እንደ ቀልዶ ጥቻ ገልጥዬ አይኔ ኧረ ስንቱን ስንቱን ስንቱን ስንቱን አየ ማሲንቆዬን ብቻ አንጠልጥዬ እንደ ቀልዶ ጥቻ ገልጥዬ አይኔ ኧረ ስንቱን ስንቱን ስንቱን ስንቱን አየ መንገድ ቢሳሳተኝ የሚያሳይ የለኝ አውቆ የሚያሳውቅ ጓደኛም የለኝ እኔን ዋሽንግተን ጎዳደረገኝ እኔን ዋሽንግተን ጎዳደረገኝ ልብስ ገዛ ብዬ ገበያ ወጥቼ የነጭ ቆንጆ መቤት ስታቋርጣ ይቼ እኔም ስለሳቅኩኝ ድንገት ስለሳቀች እጄን በዘረጋ እጆቼን ጨበጠች ቤት እንሂድ ብላት ፈቃደኛ ሆነች ምንም ስላላሰብኩ በመደናገጤ ታክሲ አስቆምኩኝና ይዤ ወደ ቤቴ ታክሲ አስቆምኩኝና ይዤ ወደ ቤቴ ታክሲ ውስጥ ሁኜ አቋሟን ስቃኘው ታክሲ ውስጥ ሁኜ አካሏን ስቃኘው ከመላከላቷ ጣቷ ወፋፍራም ነው ትንሽ ቆየሁና ዳሌዋን ደረቷን ያሽንጧን ያባቷን አንገቷን ስቃኘው በስፖርት የዳበረ ጠቅላላ ጡንቻ ነው የአጋጣሚ ነገር ይገርማል ይደንቃል እንደኔ የአዳም ልጅ ለካ ወንድ ኑሯል እንደኔ የአዳም ልጅ ለካ ወንድ ኑሯል ናሁን ብዬ እንደ ቀልዶ ጥቻ ገር ብዬ አይኔ ኧረ ስንቱን ስንቱን ስንቱን ስንቱን አየ ማሲንቆዬን ብቻ አንጠልጥዬ እንደ ቀልዶ ጥቻ ገር ጥዬ አይኔ ኧረ ስንቱን ስንቱን ስንቱን ስንቱን አየ የሞዳ ፍቅሬ ያለች አዲስ አበባ ዋና ከተማው ነው። የሞዳ ፍቅሬ ያለች አዲስ አበባ ዋና ከተማው ነው። እኔስ የማፈቅራት ያለችው መርኬ ላይ ሞቃት ከተማ ነው። እዚህ ለ green card አንዷን ማግባቴ ነው። እዚህ ለ green card አንዷን ማግባቴ ነው። ከሀገሬ ወጥቼ በአሜሪካን ሀገር የመኪናው ብዛት የአምቡላንሱ ጩኸት በጣም አስጨነቀኝ። የመኪናው ብዛት የአምቡላንሱ ጩኸት በጣም አስጨነቀኝ። ከንጦጦ የሚመጣው እንጨት ተሸክሞ አህያው ናፈቀኝ። ከንጦጦ የሚመጣው እንጨት ተሸክሞ አህያው ናፈቀኝ። ለባብሽ አምረብኝ ደልቶኝ ብሻሻለም ለባብሽ አምረብኝ ደልቶኝ ብሻሻለም እኔ እንደ ሀገሬ የሚያኮራኝ የለም እኔ እንደ ሀገሬ የሚያኮራኝ የለም ቢበላ ቢጠጣ ባይጎል እንኳ ራቱ ቢበላ ቢጠጣ ባይጎል እንኳ ራቱ መቼ ሆኖ ያውቃል ለልጄ እንደናቱ ማን ሆኖለት ያውቃል ለልጄ እንደናቱ ማን ሆኖለት ያውቃል ለልጄ እንደናቱ ማን ሆኖለት ያውቃል ለልጄ እንደናቱ